ሰላም
ጤና ይስጥልኝ።
ሰላም ሰላም hello፣ አይሰማም?
ሰላም እባላለሁ። ይሰማል?
እሺ እሺ እምላለሁ ካፌ ነው የምደውለው።
እሺማ ብሔራዊ ባንክ ነው።
አዎ
እሺ የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚሄደውን የአሪፍ ሶስት ዜሮ ዝግጅት ላይ እርስዎን ላግዝ ነበር። ዝግጅቱ የሚሆነው ከጠዋት ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መተው ቦታ እንዲያገኙ መቻለ
እ መቼ አልሽኝ? ይቅርታ
ታህሳስ ሶስት ወይም ደግሞ ዲሴምበር አስራ ሁለት
ዲሴምበር አስራ ሁለት ኦኬ፣ በጠዋት ነው ሰዓት በዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት ትችላለን።
እ፣ እርግጠኛ አይደለሁኝ። እነግርሻለሁ እዚሁ ላይ ምሽ
ወይም መልሰን እንደበት ደውል እዚህ እርስዎ የሚደውሉ ከሆነ ዘጠና ሶስት ዘጠና አምስት ላይ ደውለው እኛ ማናገር ይችላሉ።
ዘጠና ሶስት ዘጠና አምስት እሺ እሺ
ደንበኛችን